ሄሎ
እና ሰላም ጤና ይስጥልኝ ማልቨር ቱቶርስ
አዎ፣ አዎ፣ እሺ ከዊ ፕላስ ሶሉሽን ድርጅት ነበር የምደውለው። ከዚህ በፊት ዊ ፕላስ ሶሉሽን provider ላይ እንደ አገልግሎት ሰጪ ተመዝግባችሁ ነበር።
of course።
አሁን ላይ application ኡ አገልግሎት መስጠት እንጀ- እንደጀመረና ኦንላይን በመሆን ያለምንም ክፍያ ስራችሁ መስራት እንደምትችሉ ለማሳወቅ ነበር የምንደውለው።
Okay, thank you በጣም እሺ።
የስም ማስተካከያ ማድረግ ይቻላል አይደል? የ- ይቻላል።
የስም ማስተካከያ።
ይቻላል። እ፣ profile ህ ላይ ገብተህ ስሙን edit ማድረግ ማስተካከል ትችላለህ።
Okay, thank you።
እሺ thank you በጣም አመሰግናለሁ። መልካም የስራ ቀን ይሁንልህ።